ሌላው ሌላው ሄሎ ሄሎ፣
ሄሎ አይሰማም ይሰማል? ሰላም ነው አለ እግዚአብሔር ይመስገን።
አለን። እሺ፣
የ account እንትን ብዬ ብር እየበላው አይደምርልኝም ነበር የሆነ ሰዓት ላይ
ምንድን ነው የሚለው አባ?
እኔ እንጃ በፍጥነት ነበር የሚጠፋው።
okay።
ከዛ የበላው ከዛ የሆነ እንትን መጣልኝና አንዳንዴ connection እንደዚህ እንትን ይላል። እሺ፣ ትንሽ ጠብቀውና የማይገባልህ ከሆነ አ፣ ደውለናል። እሺ፣ አታይልኝም። እሺ እሱ የሆነ plane እየተጫወትኩኝ እንትን እሺ፣ check ላድርግልህ አካውንትን።
አ እሺ፣ አሁን የደወልክበት ስልክ ነው?
አይ ስልኩ አይደለም እሺ፣ ንገረኝ።
ስልኩ 09 እሺ፣ 45 እሺ፣
62 እሺ፣ 68 እሺ።
55
ስንት ብር ነበር የበላው?
እኔ እንጃ እየበላው አይደምርም።
መጀመሪያ ስንት ብር ነበረ?
መጀመሪያ
እ deposit ቱ ሳስገባ
እ ያስገባሁት ዛሬ አንዴ አብዛኛው ያሸነፍከውን እያስገባልህ ነበር አባ። ስምንት ብር ያስገባ ነበር?
አስራ ሰባት ብር አዎ፣ እንዳለ አስገብቶታል።
እሺ የሆነ እሺ የ plane color ቀይር ምናምን ብሎ አመጣልኝ የሆነ ሰው እና እስከ መቶ ሀምሳ ሺህ ብር አሸናፊ ነው የሚል ማለት ነው።
okay፣ እሱ እ እንትን ላይ ነው ፌስቡክ ላይ ትልክልናለህ። እሺ፣ እ እ?
ፌስቡክ ላይ አይደል ያየኸው?
ምን አልሽኝ?
ፌስቡክ ላይ አይደል ያየኸው?
አይደለም እ ስልኬ ላይ መጥቶልኝ ነው።
okay፣ እሺ።
እ
ምን ምር ማለት
እኮ ታሸነፍክ፣ ብሩ ይሰጥሃል ማለት ነው።
አ ከለሩን መርጬ